Hello ሰላም ጤና ይስጥልኝ Best Bet ከዳር ነኝ። እባክዎ ምንርዳዎ?
ሰላም ነህ?
አለን እግዚአብሔር ይመስገን። ምን እንርዳዎ?
I want to help you. ዶሮ እ with ዶሮ እሺ ዶ አድርገ ነው።
አዎ እሺ can you please explain sir ነይ- ነይ ሌላ ነው እ ሌላ ሱቅ ነው
ሌላ ሱቅ
ስራ ሶ ዘሮ ሱቅ ላይ አስራ አምስት
ቁጥሩ ይሄኛው ነው።
አ- ሌላ ነው ሌላ ነው እሺ ዜሮ ዘጠኝ አስራ አምስት አስራ አምስት እሺ
ዘጠና ሰባት ሰላሳ ሶስት
ይቅርታ ከእንገና ይነግሩኛል ደንበኛችን።
አስራ አምስት አስራ አምስት እሺ
ዘጠና ሰባት ሰላሳ ስምንት ኦኬ هاي البحث العربية من طيب ها يا هاي العكس من طيب المناكس እሺ ስንት ብር ነበረ ደንበኛችን?
አንድ ሺህ
መቼ ነው?
አሁን ነው ማታ حاكل على العقل حاكل على العقل ايوه ሁሴን ነህ?
ها ها حسين حسين ሀሰን حسين حسين ሁሴን ሀሰን حسين حاجي.
حسن حاجي اه እሺ ዜሮ ዘጠኝ አስራ አምስት አስራ አምስት ዘጠና ሰባት ሰላሳ ስምንት የሌበር ቁጥር አይደለም?
اه
እሺ ከቤት ቤት አካውንቶ ወጪ ተደርጓል። እሺ ከደቂቃዎች በኋላ ይገባሉታል።
حسين برو يبان አዎ ትንሽ ቆይቶ ይገባሉታል። እሺ ጠብቁና እንትን ይበሉ ይጠብቁን በትዕግስት
ماشي ماشي እሺ ተደወሉ። እናመሰግናለን። እንደማያችሁ መልካም ምሽት ይሁንልዎ።
أنا مش عايز أمسك.